እሸት ያለ hello ሰላም ሰላም ነበር። በቃ በዛ ልክፈላ ተልኮል ነበር።
አይክፈሉ። አዎ check አድርጌለታለሁ፣ ግን ቆይ አይክፈሉ። እሺ መመለሻውን cancel ስላደረገብን
okay።
ድጋሚ check እያደረኩ ድጋሚ check እያደረኩለት ነው።
መመለሻው ምን cancel አደረገው?
አዎ መሄጃዎትንም መመለሻዎትንም አንድ ላይ cancel አደረገብን እና ሲስተም reject ስላደረገብን active ሊያደርግልን አልቻለም ለክፍያ። እሱን check እያደረኩ
ስለዚህ
ወይ ቀኑን መቀየር ይችላሉ፣ ሌላ ቀን ላይ መጓዝ ይችላሉ።
ቀኑ መመለሻው ነው መሄጃው ነው መሄጃው
መሄጃው እንኳን መሄጃው እንኳን ሰኞ ነው። መመለሻው ግን መቀየር ትችላለህ።
እ መሄጃው ላይም እያሳየኝ አይደለም። መሄጃውን ግዴታ መቀየር ይጠበቅበታል።
መሄጃው መቀየር ይፈልጋል
አዎ ግዴታ መቀየር አለበት መሄጃው እንጂ አያሳይም።
አዎ፣ ወይ ያለበትን በእነዚህ በሰ- በዚህ ሳምንት ውስጥ ያለበትን አይቼ check አድርጌ ልደውልሎት መልሼ።
አዎ እሺ
እሺ በቃ check አድርጌ መልሼ እደውልሎታለሁ። እሺ።
እሺ